ነው።
አቤት ሰላም ጤና ይስጥልኝ።
ወይ ሰላም ነው እግዚአብሔር ይመስገን።
እንደው እንትኑን የዩቲዩብ ትምህርት አለች አይደል?
ምን አሉኝ?
የዩቲዩብ ትምህርቱ አለ አይደል?
አዎ ለአንድ ሳምንት የሚቆይ ስልጠና አለ። አሁን ላይ አዎ እሱ ላይ ለመመዝገብ ነበር።
ምን ኮርስ ነው መውሰድ የፈለጉት?
content creation አለ። ምን ምንድን ነው ኮርስ ያለ ዩቲዩብን እ፣ በተመለከተ?
content አለ፣ editing፣ marketing strategy እና በጎ አድራጎት።
content creation ኡ ላይ ነበር ያሰብኩት።
እሺ እ፣ content ያው አንድን ቪዲዮ ከመስራታችን በፊት በምን አይነት content እንስራ፣ content እንዴት እንፍጠር፣ ወይም ያለንን idea እንዴት develop ማድረግ እንችላለን። አንድ ቪዲዮ ከመስራታችን በፊት ምን አይነት ይዘት ይኑረው፣ ምን አይነት መልእክት ያስተላልፍልናል የሚለውን content strategy ለአንድ ሳምንት ነው የምትማሩት በኦንላይን እና በአካል እህ።
እና አሁን ላይ ያው ምዝገባ ነው። ተመዝግበው ክፍያውን መክፈል ይችላሉ። class ኡ ከወር በኋላ ይጀምራል። እናሳውቃለን ቀኑ።
እሺ፣ ክፍያው ስንት ነው የሚሆነው?
ክፍያው ለአንድ ኮርስ ክፍያው አስር ሺህ ብር ነው። አንድን ኮርስ ለመውሰድ አንዷን ለመውሰድ አዎ፣ ለምሳሌ content strategy ለአንድ ሳምንት ለመውሰድ ማለት ነው።
እህ። እንትኑ editing ኡም እንደዛው ነው።
editing ኡም እንደዛው editing strategy ለአንድ ሳምንት ነው የሚሰጠው።
ግን እሱ አሁን like በአንድ ሳምንት ኮርስ እንትን ማለት ይቻላል። ኤዲቲንጉ
ምን ማለት ነው?
ማለት ማወቅ ይቻላል።
እ፣ ለብቻ ነው የሚሰጠው። አሁን ለምሳሌ editing ከሆነ መማር የፈለጉት ለአንድ ሳምንት editing strategy ብቻ ነው የምትማሩት ማለት ነው። content ከሆነም content ብቻ ለአንድ ሳምንት። ስለዚህ አራቱን ለመማር አራት ሳምንት ማለት ነው የምትማሩት። በተለያየ ቀንና ጊዜ የሚሰጡት።
አዎ፣ አዎ። እሺ፣ እሺ፣ እሺ። አመሰግናለሁ። እሺ።
እሺ ስምዎትን ማን ልበል።
እኔ ኃይለ ልዑል እባላለሁ።
ኃይለ ልዑል ማ ወይ እስከ አባት ስም ነው ኃይለ ልዑል ኃይለ አይ ኃይለ ልዑል እንዳለ
ኃይለ ልዑል።
እንዳለ
እሺ ምን content በ online ነው በአካል ነው የፈለጉት?
በኦንላይን ያሰብኩት ግን አሁን እኔ ደግሞ ብሩ በጣም በዛብኝ። እንደዚህ አላሰብኩትም ነበረ።
እህ።
ስለዚህ እሱን እንትን ብዬ መልሼ ልደውልሽ አይሻልም?
እሺ እሺ ይቻላል። እሺ አመሰግናለሁ።
ቦታ ይዤብሽ እንትን ከ-
እሺ እሺ አመሰግናለሁ።